hello ሰላም ጤና ይስጥልኝ ቤት እንዴት አለሽ?
እግዚአብሔር ይመስገን ደህና አደርግ ይመስገኑ password ልፈልግ ነበርና ምን አልከኝ?
password ልል ነበረ እሺ እና እንዴት ነው ማድረግ የምችለው?
ምን ምን እንዴት ነው ማድረግ የምችለው?
አዎ እሺ ስፖርት ላይ ትገባና ወይም today's sport የሚለው ላይ ትገባና my bet list የሚለው አለ አይደለ?
እ እዛ ላይ cash out ማድረግ ትችላለህ፣ ታገኘዋለህ።
አንድ ይቀረዋል። አንድ እሺ ምን እሺ አልከኝ?
በቃ እሺ በቃ ልሞክረውና መልስ ደውልሽ።
እሺ አባ እሺ
hello ወይ
share code ይሄኛው አሰራል አለ
እስቲ ticket ID ው ላክልን።
እ እ ቴሌግራም ላይ ትኬት አይዲው ላክልን።
እሺ እሺ አባቴ ሄሎ